ሄሎ ሰላም ጤና ይስጥልን ቤተሰቦች ከራዲዮ አኮ መለርዳው
ቤቲ
ቤቲ አይደለሁም ምን ነበረ ኦኬ። አይ አይ፣ ደውዬላት ነበር። አሁን አውርተን ነበር። አሁን ኦኬ እሺ አውርተሃት ነበር እንዴ አ- ኮምፒውተር ላድርግልህ ጠብቀኝ መስመር በማን ያልሽኝ ቤትሽ hello ወይ ወይ መር እ፣ hi ብዬሽ ነበር እኮ እንትኑ ላይ ማን ማን ማን ነው ያናገረክ?
ማንም አላናገረኝ።
እሺ ይመር ነው የሚለው እንትን አ እንትን ነው እ፣ ይመር ነኝ ብዬ ልክ ጽፌ ነበረ።
እኮ ማን ነው ስምህ?
የእንትኑ ኦሜክስ መሰለ የሚለው OMX OM
OMX ማለት ነው።
ኢብሮ OMX አ- ኢብሮ።
yes አ እሺ እሺ በቃ አይቼዋለሁ። አንዴ እ፣ የኔ ማናጀር እንትን ልበልንና okay እሱ እሱ የሚያስገባልህ ከሆነ እሰየው፣ ካልሆነ ግን ለቻፓዎች ነግሯቸው የቻፓ ማናጀር እንዲያስገባልህ እናናገረው። እሺ ግን ትንሽ እሺ።
ጊዜ ይወስዳል። ትንሽ ጠብቀው።
ችግር የለም ቢያንስ ውዴ።
አንድ ቀን ሁለት እሺ ቀን ይወስዳል። እሺ ጫራ ችግር የለውም። እሺ እናሳውቀው። እሺ እሺ ይመር እሺ ቤትዬ፣ እሺ እሺ እሺ ይመር እሺ